ጤና ይስጥልን ዋሽንግተን የትና ወገን
አንድ ታናገሪያቸዋለሽ ዋሽንግተን
ሄሎ አቤት ሰላም ነው ሰላም፣ እግዚአብሔር ይመስገን።
አለን ከምኒልክ ነበር የምንደውለው እሺ
እ፣ አንድ brain CT without non contrast brain CT የሚያስፈልጋቸው patient ነበሩ እሺ
እና አምቡላንስም ይፈልጋሉ
እሺ ኦክሲጅን አይፈልጉም እሺ
እና ዋጋው ስንት ነው ሄሎ አቤት እሺ ዋጋው ደነገርኩ።
እሺ እሺ
ሁለት ሺህ አምስት መቶ ብር
ሁለት ሺህ አምስት መቶ አዎ እሺ እ፣ መቼ ይመጣል እንትኑ
አምቡላንሱ እንልካለን። አሁን አምቡላንስ ቁጥር እናስተላልፋለን። አምቡላንሳችን ጋር እሺ ሁለት ሺህ አምስት መቶ ተብሏል። አባት ሁለት ሺህ አምስት መቶ አናግረው ይመጣል አሁን አምቡላንስ።
ሄሎ
አቤት
አስተያየት አድርጉ እንጂ ይሄ ባለፈውም እኮ ብዙ ሰው እዛ ሰርቻለሁ እኔ ልኬ
ቁርታ እንደዛ ነው የሚ- ዋጋው።
እህ እንደዛ ነው።
እሺ እንግዲህ በቃ አምቡላንስ ይላክልና እሺ እሺ ይህ ቁጥር የእናንተ ነው። በዚህ ቁጥር